ስልኬ ላይ ነው አለ አፑ ላይ ይሄ የምናይበት ምናምን ላይ አለ በቃ አዎ ሄሎ በቃሉ አቤት ወይ order ነበር ሰማንያ ስድስት አስራ ሰባት አስር ነው አይደለም አዎ አዎ ሪቱን ትልክልኛለች እንደዛ ሰባት መቶ አስር ብር የሚያሳየው
ሰባት መቶ አርባ የሚለው አዎ ሰባት መቶ አርባ የሚለው
እሺ በዚህ ሌላ driver አይ driver support pin የምታሳውቁበት አለ አይደለ አ
እሱ ላይ ላከው ከዛ አንተ ወደ ቤት ተመለስ በቃሉ ወደ ምግብ ቤት ልበል ከዚህ ውጥ አዎ ከዚህ ውጣ ሳትባል መውጣት የለብህም
አይ ሰዓቱ ግን አልቋል
ችግር የለውም ስለ ሰዓቱ እንነጋገርበታለን ተመለስ እና screenshot ኡን ላከው driver support pin የሚስተካከልበት ላይ እሺ እሺ ልከዋለሁ